ሰላም ከአርፍቢ ነው የምደውልሎት።
ከየት?
ጤና ይስጥልኝ። ከአርፍቢ ነው የምደውልሎት። ትናንት እሺ፣ ትናንት እሺ።
የሚፈልጉትን አገልግሎት አግኝተዋል? መስመር ላይ ያሉ
hello፣
ጤና ይስጥልኝ። ጤና ይስጥልኝ።
አቤት።
ይሰማል? ለምኛችን ይሰማል?
ነበረ ከአርፍቢ ነው የምደውልሎት።
እ፣ የሚፈልጉትን በስህተት ነበረ አገልግሎት ትናንትና የደወልኩት የነበረ። ይቅርታ።
እሺ፣ እሺ። መልካም ቀን ያለው እሺ።